ሄሎ
ሄሎ አይመስልም ቤት ቤት
ብር ዛሬ ይመለሳል ብሎ ነበር፣ እስካሁን አልተመለሰም። ዛሬ አምስተኛ ቀን ወጣል።
እሺ ቤት ቤት ቁጥር ንገረኝ ልልክ ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ ዜሮ ሰባት ዜሮ ሰባት አርባ ሶስት ስልሳ ዘጠኝ
አርባ ሶስት ስልሳ ዘጠኝ ስንት ብር አንድ ነበር?
አንድ ሺህ ብር ሁለት ሁለት ሺህ ማለት ነው።
መቼ ነበር ያረካው?
አርብ ለታ ነው መሰለኝ አርብ ለታ ነው ወይ ሐሙስ ለታ ወይ አርብ ለታ ነው።
እስቲ ቁጥርን ድጋሚ አንዴ ንቀኝ ዜሮ ዘጠኝ ሀያ እ ዜሮ ሰባት
እሺ አርባ ሶስት ዘጠና- ዘጠና ስልሳ ስድስት ዘጠኝ ስልሳ ዘጠኝ እሺ መቼ ነው ያልከኝ? አራት አዎ ብቻ ሐሙስ ወይ አርብ ነው።
እሺ ትንሽ ጠብቀኝ ሁለት የአንድ አንድ ሺህ ብር ማለት ነው።
እሺ ያየው ልክ ነው እሺ እሺ
አንድ ሺህ ነው ያልከኝ ነው
እ አንድ አንድ ሺህ ነው ያልከኝ ነው አዎ አንድ አንድ ሺህ ብር ሁለት እሺ በሳንቲም ቤን ያደረገው
አዎ ወደ ቴሌ ብር ማለት ነው የላኩት።
በሳንቲም ነው ሻፓ
ኧረ በሳንቲም እሺ hello ወይ
አዎ አሁንም process ላይ ነው የሚለው እሺ አሳውቅላለሁ እኔም ደውለክላቸው ነበር ለሳንቲም አ፣ በ- በዚህ ቁጥር ማለት ነው ደውዬ ነበረ።
እሺ አ፣ ትናንት ከትናንት ወዲያ ምናምን እሱ በቃ ዛሬ ነበረ እንትን ይላል ያለኝ።
እሺ በቃ ለሳንቲሞች እስኪ አንተም ደውለህ check አድርግ እሺ ቁጥራችሁ ዘጠና ሶስት ስልሳ ላይ ዘጠና ሶስት ስልሳ
እኔም አሳውቅላለሁ እሺ እሺ እሺ እሺ